deposit አድርጌ ነበር ወደ ወደ እናንተ ቴሌግራም ነው እሺ ፎቶ ልኬ
እሺ ማን ነው የሚለው ስሞት ካሳይ
ቴሌግራም ቁጥር ስሞት ማን ነው የሚለው ካሳይ
ከሀሳይ አ
መቼ ነው የላኩት
ቅድም ከሀያ ደቂቃ በፊት
እሺ አንዴ ጠብቁኝ እያየሁለት ነው ከሀሳይ እ፣ hi ብለው መላክ ይችላሉ ወደ ላይ ቅ- ከፍ እንዲል እሺ አሁን?
እሺ እሺ ይላኩልን
በቴሌግራም አይደለ አዎ መስመር ላይ ያሉ ይላኩልን ወደ ላይ ከፍ ያ- ከፍ እንዲል ስልኮትን እስቲ ንገሩኝ
ዜሮ ዘጠኝ ሀያ ዘጠኝ እሺ አስራ ሰባት እሺ ሰማንያ አራት ሰላሳ ሁለት
አስራ ሰባት ሰማንያ አራት ሰላሳ ሁለት
አስራ ሰባት ሰማንያ አራት ሰላሳ ሁለት አ አ
እሺ ደንበኛችን አስተላልፈንልዎታል። በትዕግስት ይጠብቁን። እሺ መልስ እንሰጣለን።
ታንኪ እሺ እሺ እሺ